ሄለን ይስጥልኝ። ቅድስት ነኝ። ወይስ ቅድስት እንዴት ነሽ?
ሄሎ ሰላም ነው ወይ? አይሰማም ይሰማኛል?
አይሰማም። እሺ አስራ ስድስት ሰባ ሶስት ቅድም ደውዬልሽ ነበር።
አስራ ስድስት ሰባ ሶስት አ
ምን ሆነ?
ከስተመሯ ከፍ እያለ ቴሌብር ላይ ነበረ።
ኦኬ ፈጠነነ አዎ ደውዬላት አዎ።
ምናምን አስገብታልኛለች ዛሬ።
ኦኬ ጋር አስገባችልህ?
አዎ ደወልኩላት።
በቃ፣ አዎ።
እሺ እሺ ፈጠነ እሺ፣ እንዳትደውልላት እሺ፣ እሺ እሺ ኦኬ ሄርሜላ በዛ እንዴ